ጤና ይስጥልኝ። አሪፍ ብሔር አዲስ ነው ባኩም ልብዶ
Hello
ጤና ይስጥልኝ።
እሺ እንዴት ነሽ እናቴ? አሁን ደውዬልሽ ነበር እሺ ደንበኛችን በቴሌግራም ላክልኝ ብለሽኝ ልክ ያለኝ እና አይተሽ message ፈርዝሽ ነበር check አረጋችሁ?
እሺ ደንበኛችን አንድ መስመር ላይ ጠብቁ።
እሺ
እሺ ደንበኛችን መስመር ላይ አሉ፣
እ?
መስመር ላይ አሉ፣
ምን አልሽኝ?
መስመር ላይ አሉ።
አዎ አዎ
እሺ ደንበኛችን ይቅርታ መስመር ላይ ስላስጠበቅኩት ሰዓቱን የለም።
ያስታውሱታል?
አስራ ስድስት ዜሮ ስድስት አስራ ስድስት ዜሮ ስድስት እሺ እናመሰግናለን። ለሚመለከተው አካል አሰላልፈን እንልዎታል።
ምን ይቆያል እንዴለን
አይቆይቦትም ደንበኛችን ሲስተካከልሎት ደውለን እናሳውቆታለን።
እኮ ምን ያህል ጠብቅ
ደንበኛችን ጊዜና ሰዓቱን አናውቀውም። ሲስተካከልሎት ደውለን እናሳውቆታለን። እሺ እናመሰግናለን ስለደወሉ። መልካም ቀን